ሄሎ
ሄሎ ጤና ይስጥልህ።
ጤና ይስጥልን ቤተሰቤ።
password ተሳስቼ ገብቶብኝ ነበር።
እሺ
አሁን በራሱ ስልክ እንዲከፈት እንዴ ያለ አ- እዛ forgot password የምትላለች
forgot አ፣ እሺ ከታች ላይ እሷን ስትነካት ኮድ ይላክልሃል።
አ፣
ከዛ ያን የተላከውን ኮድ ስታስገባው ይከፍትልሃል። text ይገባላል በስልክ
text ማለት ነው። ያ አዎ።
የሆነ እሱንም አድርጌ የሆነ ፊደል ምናምን አድርጎ ኮድ ከላከልህ አ፣ እሺ
በተደጋጋሚ ሞክሬ ነው ሞክሬ ነው መሰለኝ እንዲ ያለው
እ፣ ካፒታል እና small letter ካለው እሱን ተጠንቅቀህ አስገባ። copy paste አዎ።
አድርገው። አንድ አይነት ካልሆነ አይከፍትልህም።
አይደለም።
አዎ
እሺ ያ ሙሉውን አስገባ ከነ እንትኑ ነው copy paste ሲያደርገው እ፣ ከነ password ምናምን የሚለው ረጅሙን ነው ሙሉውን ነው የሚያደርገው።
code code የተላክች ወይ ሰባት ወይ ምናምን ፊደል
አ፣ እሱን ለይቼ ለብቻ አስገባት።
እሺ
እሺ